ጤና ይስጥልኝ። ፖስት ኮኮም ልርዳው
አመሰግናለሁኝ። ትላንትና የሆነ በቴሌግራም መሰጅ አርግድ ተብዬ ስላርግድ ቴሌግራም አድርጌ ነበር እሺ
እና ምናልባት አይታችሁ ይሆን
እሺ፣ ማን ልበል የቴሌግራም ስሞትን?
የቴሌግራም ስሜ ያው ይሳቅ ይላል እንግዲህ በማለትም ቁጥሩ በሰማንያ ስምንት ቤት ሰማንያ ስምንት ሰባ ዘጠኝ ዜሮ አምስት ሀያ አራት የሚል ነው።
ይሳቅ
አዎ ይሳቅ ነው። ሰማንያ ስምንት ያው እሱ ነው እንትኔም account ም እሱ በዛ ነው ያለው ሰማንያ ስምንት ሰባ ዘጠኝ ዜሮ አምስት ሀያ አራት
አንዴ እሺ፣ ዜሮ ዘጠኝ ሰማንያ ሰማንያ ስምንት ሰማንያ ስምንት
ሰባ ዘጠኝ ሰባ ዘጠኝ ዜሮ አምስት
ዜሮ አምስት ሀያ አራት በሀያ ሁለት የተወዳደርኩት ላይ ሁለት ነው miss የተደረገው ምናልባት